በከተማ ውስጥ ነው የምታልፈው?
ሄሎ
ሄሎ
ሰላም።
ሄሎ
አቤት እንትን አስልኝ አብሮ ይስጥልን። እንዴት ነው?
እንሰራም ነው ጅጅጋ ለጅጅጋ ነገ የሚፈልግ ነበር እና ትኬት የት አካባቢ ነው የሚሆንበት?
የት ነው ያለው?
አሁን እኔ ኮኔል ነው ያለሁት።
አ ኮኔል ኮኔል ድሬዳዋ ነው?
ድሬዳዋ ማለት አዎ።
አዎ ይሄ ጅጅጋ ነው የደወልከው?
አ የጅጅጋ ነው ይሄ አ
ማለት ቁጥሩስ የተለያየ ነው እንዴ?
አዎ የጅጅጋ 0915 የድሬዳዋ ነው
ዜሮ የድሬዳዋን ስጭኛል እኮ 0915
ዜሮ ዘጠኝ አስራ አምስት 74
ሰባ አራት 30 28 ሰላሳ
28 እሺ እሺ እሺ